ፕሬኔሰር ማርያም hello ላው ወይ ወይ ወይ ተገናኛችሁ?
ኧረ ጭራሽ አያነሳም። switch off እኮ ነው።
በቃ እሺ፣ ተቀያሪ ስልክ ልስጥህ፣ ያዝ።
ማለት okay፣ ሌላ ስልክ አለ።
አዎ
okay፣ እሺ፣ እሺ፣ ቆይ loud ላይ እሺ፣ ንገሪኝ።
ዜሮ ዘጠኝ ሰባ ሁለት
እሺ፣ ዜሮ ዘጠኝ ሰባ ሁለት ሰላሳ ሁለት
ሰላሳ አምስት ሰላሳ ሁለት ሰላሳ ሁለት okay፣ ሰባ ሁለት ሰላሳ ሁለት ስልሳ ሶስት ዘጠና አንድ ሰዓቱ ዘጠና አንድ በዚህ ደውልላት።
አዎ ደውልላትና ካላነሳች እ፣ አሳውቀን።
okay፣ እሺ፣ እሺ፣ እሺ ይሻላል።
አትቆይ እንዳትሉ